ጤና ይስጥልኝ። ችብችብ
ሄለን ሰላም አደራችሁ?
እግዚአብሔር ይመስገን።
አለን ደህና። እንትን ትናንትና አዘን ነበረ። ዛሬ ይመጣልን ነው።
ኮምፕሊት ሆኗል ግቡ ያው ብዙዎቹ ኮምፕሊት
ኮድ ደርሶታል አይደለ?
አዎ፣ ዘጠና ሰማንያ አዲስ ዓለም አዎ፣
ቲማቲም ሬስቶራንት ኳሊቲ ነው አይደል?
ቲማቲም አዎ።
እሺ የ driver ስልክ ልንገሩት ወጥቷል order ኡ
order ወጥቷል። እሺ ዜሮ ዘጠኝ አስራ አንድ
ዜሮ ዘጠኝ አስራ አንድ
ሀምሳ አንድ እሺ ሰማንያ ዘጠኝ
ሀምሳ አንድ ሰማንያ ዘጠኝ
አርባ ስምንት
አርባ ስምንት
ሰማንያ
ሰማንያ አ ማቲያስ ይባላል።
ማቲያስ
አ
እሺ ሀምሳ አንድ ሰማንያ ዘጠኝ አርባ ስምንት ሰማንያ ይደውሉለት። or- እሺ አዎ order ኡ ስለወጣ ይደውሉለት። እሺ እናመሰግናለን። መልካም ቀን